ጤና ይስጥልኝ ማሂድ አባ።
ጤና ይስጥልኝ።
አብሮ ይስጥልን አባት። ምን ለብሰዋል?
መኪና
እ ምን አሉኝ?
መኪና የሚሸጥ መኪና ነበረኝ።
እኮ ይዘውልን ይምጡ አባት።
የ- የት አካባቢ ነው?
መስቀል ፍላወር ወይ ፓስተር branch ኣችን፣ ሁለት branch አለን አዲስ አበባ ላይ።
መስቀል ፍላወር ይቀርበኛል።
በቃ መስቀል ይችላሉ።
ፍላወር ምን መስቀል ፍላወር ናዝራ ሆቴልን ያውቁታል?
አ
ናዝራ ሆቴል እ፣ ፊት ለፊት አፍሮሊንክ ምስራቅ በር ስጋ ቤት አለ። ምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክስ የመኪና መሸጫ የሚል አለ። በሱ ሬክላም ትክክል ይዩ።
እሺ፣ መልካም እሺ።
እሺ አባት